ጤና ይስጥልኝ። Hello ይሰማዎታል?
አዎ ይሰማል።
ምን ልርዳዎት?
እ ቴሌግራም እ ደረሰኝ አስተካክል ተብዬ ነበርና አስተካክዬ ልኬያለሁ።
screenshot ልከዋል?
አዎ አስተካክዬዋለሁ። አዎ ግን እ በጣም ዘግይተዋል።
ከሙሉ ስሞት ጋር አንድ ላይ አድርገው ነው የላኩት?
አ
ማን በሚል እ ስም ነበር?
ኩብሮም ወላይ ለገሰ።
ክብሮም ኖት?
አዎ
እሺ ደንበኛችን screenshot ኡም ደስ- ደርሶናል፣ ተስተካክሎሎታል።
እሺ እሺ በ- ምን ነው ዘገየ? ሁለተኛ አዎ።
ሶስተኛ
አዎ ከእርሶ በፊት የቀደሙ ደንበኞች ስለነበሩ ነው፣ ተስተካክሎሎታል። wallet ኦትን check ያድርጉ። እሺ እናመሰግናለን። መልካም ቀን ይሆናል።